ሄሎ ሄሎ አቤት ሰላም ጤና ይስጥልኝ እግዚአብሔር ይመስገን ሄኖክ የመካኒክ አገልግሎት አ ከዊፕላስ Solution ድርጅት ነው የምደውለው እ ዊፕላስ Solution provider ላይ አገልግሎት ለመስጠት ተመዝግበው ነበር እ አዎ አዎ ከዚህ ቀደም አዎ አሁን ላይ አገልግሎት መስጠት ስለጀመርነን ያለምንም ወጪ ከተጠቃሚዎች ጋር መገናኘት እንደሚችሉ ልነግሮት ነው የደወልኩት
Okay Okay እ ከዛ በተጨማሪ ዊፕላስ Solution User የሚል መተግበሪያ አለ እሱን አውርደህ የምትሰጣቸውን አገልግሎት መመልከት ትችላለህ እ ከዛ በተጨማሪም application ኑ ላይ የትራንስፖርት ከአርባ አራት በላይ አገልግሎቶች እንዲሁም ከሶስት መቶ አርባ ዘጠኝ በላይ game ኦች አሉ እነሱን መጠቀም መገልገል ትችላለህ
እሺ ወንድሜ link ኡ ምናልባት ይኖር ይሆን በቴሌክ text ታደርግልኛለህ ይቻላል ይቻላል በ link ኡ እንድገባ እሺ እሺ እሺ መልካም የስራ ቀን ይሆንልህ እናመሰግናለን አሚን አሚን እሺ ቴክስት እናደርግልሃለን እሺ እሺ ወንድሜ እሺ እሺ